ሄሎ ጤና ይስጥልኝ ቤስታዊት።
አቫተር ላይ ፍሪ ቢቱ እንዴት ነው ኦር የሚሆነው?
ምን አልከኝ?
ፍሪ ቢት አለው አይደለ? አቫተር ላይ
እሺ፣ አዎ አ እኮ እሱን መጠቀም ፈልጌ ነበር እምቢ አለኝ።
ቆይ አንዴ፣ እሺ፣ አንዴ ጠብቀኝ።
አይ
ሄሎ
ሄሎ፣ ወይ ቼክ አድርጌ ነው የመለስልሃለሁ፣ ወይም ስክሪንሻት ላክልኝና እኔም አብሬ ቼክ ላድርገው፣ ከዛ በኋላ እነግርሃለሁ። ስክሪንሻት ፍሪ አድርገህ ቢት ላክልኝ።
ዶት ፍሪ ቢት ዶት አሌብል ነው የሚለው ኖት አቬለብል ካለ እኮ የለም ማለት ነው። ሲስተም እኮ ራሱ- የለም አዎ።
እኮ እዛ ላይ እንዴት ራሱ ታዲያ ማስጀመር የምችለው?
እኛ ና እንትን የምንለው እሱ የምንለቅልህ ከዛ መጠቀም የምችለው አዳታ ብለቁልኝ?
አቬለብል ሲሆን ነው መጠቀም የምችለው።
አዳታ ዳ ምን ምን አድርግልኛ ታዲያ?
እሱ ለሁሉም ነው የሚደረገው። አሁን አሁን ለጊዜ የለም እሱ።
አረ ፍሪ ቢት እኮ አሁን እኮ የተጫወቱ ከቼ እኮ ነው።
አሁን
አዎ አሁን እሺ ስክሪንሻት አድርገህ ላክልኝ እና እሱን ልይልህ።
ፍሪ ቢት ብጫወቱ ስክሪንሻት ባደረገለ አዎ እሱ ነው እሱ አይ።
ፔጁን በሙሉ ስክሪንሻት አድርገህ አይ።
በቴሌግራም ላክልኝ።
አይ ከዚህ በፊት እኮ ባለ ሁለታችሁ ነበርኩ እኮ ምንም ነገር እኮ አደረገላችሁ።
አዎ አዎ ቼክ አክብረን ላረግልህ ተናገር ልኛ ላክልኝና ቼክ ላርግልህ እኮ አልኩህ ወንድሜ።
አይ የእነሱን የሚጫወቱ ላድርግላ አዎ አይ